አቤት።
ጤና ይስጥልኝ። ከቢጃ የጥሪ ማዕከል ነበር ምደውል። አሁን ደውለውልን ነበረ።
እሺ፣ ይቅርታ፣ ወልዲያ ምኑ ጋር ነበረ ልዩ ቦታው ቤቶት?
ኖርዝ ኢስት
North East ማለት ልዩ ቦታው አለው ሰፈሩ መጠሪያ ከወልዲያ ውጪ?
የለውም። እሱ North East ዞኑ ዞን አስተዳደር ፊት ለፊት
ዞን አስተዳደር ፊት ለፊት ነው።
አዎ፣ ከተማዋ ሌላ ስም የላትም አይደለ?
ሌላ ስም የለውም።
ዞን ፊት ለፊት ነው ያሉኝ።
አዎ፣ ወይም North East ልዩ ቦታው North East ነው።
እሺ ደንበኛችን፣ ይሄን መረጃ አመሰግናለሁ። መልካም ቀን።
እሺ